አካል ነው አይደለም የምትሰጠው።
ሄሎ
ሄሎ ወይ ጤና ይስጥልኝ።
ሰላሞች እንዴት ነሽ?
አለን ይነት ወለደ እኔ የምልሽ ወይ information ፈልጌ ነበረ ውዴ።
እሺ ቪዲዮን አላየሽም?
አላየሁም።
እሺ lin- link ልላክልሽ፣ ቪዲዮን ታይዋለሽ ሙሉ information።
እሺ
እሺ ተመዝግበሻል ግን?
አልተመዘገብኩም።
እሺ ደብሉ ደብሉ ዶት ገበያ ዶት ኮም ላይ እዛ ላይ ተመዝገብ።
ደብሊው ስንት ጊዜ ነው ደብሊው?
ሶስት
እሺ W W dot ድር ገበያ
ድር ገበያ እሺ dot com
ገበያ dot com እሺ እዛ ላይ ተመዝገቢ። እሺ
አቅልኛል። እሺ እሺ እሺ